ሄሎ ሄሎ አባዬ እሺ እ በቃ ዜሮ ዘጠኝ ስልሳ ቤት ልስጥህና አዋራቸው እሺ እና ደረሰኙ ላይ ያሉ ስልኮች አሉ አይደለ አዎ
ስትከፍል አለ፣ የተቆረጠልህ አለ።
ደረሰኞች የኃላፊዎቹ ስልክ አለ ከላይ ማለት ነው እም።
አርባ አራት እና ሰማንያ ሶስት አሁን ደግሞ ዜሮ ዘጠኝ ስልሳ ቤት ልስጥህና አናግራት እሺ እሺ ዜሮ ዘጠኝ እሺ ስልሳ አሁንም ስልሳ እም፣ ስልሳ ሁለት እም፣ ስልሳ ሰባት እሺ እሺ አይ፣ ካልተነሳልህ በዛኛው ትሞክራለህ ለኃላፊዎቹ ማለት ነው እሺ እሺ thank you